ነው።
ጤና ይስጥልኝ ጤና ይስጥልኝ።
አቶ ዳንኤል።
ተሳስተዋል።
እሺ፣ በዚህ ስልክ ቁጥር አሽከርካሪ ነው ተመዝግቦ ነበረ። አሽከርካሪ አይደሉም?
አይደለሁም።
በቃ እሺ። ከዊፕላስ ሶሉሽን ነው የምደውለው እና እሺ፣ Application አለን ዊፕላስ እሺ።
ሶሉሽን user የሚል እሺ፣ በሱ application እ, ውስጥ ትራንስፖርትን ጨምሮ ride መጠቀም ማዘዝ ከፈለጉ እንዲሁም Okay።
ከአርባ አራት በላይ service ኦች አሉን ሶስት መቶ ሀምሳ game ኦች አሉና Okay።
እነዚህን application መጠቀም ይችላሉ። Play Store እና App Store ላይ ያገኙታል።
ምንድን ነው application ኑ ስም?
ዊፕላስ Solution User የሚል
With love።
Solution User Okay። አይወልኩም። እሺ፣ እሺ፣ በዚህ መጠቀም ይችላሉ። እንዲሁም አሸናፊ የሚያደርጉትን referral code ማግኘት ይችላሉ።